ጤና ይስጥልኝ። አሪፍ አዲስ ነኝ። እባክዎ ምን ልርዱ?
ጤና ይስጥልኝ። ትላንት ደውሎ ነበረ ጠዋት አላነሳሁትም።
ጤና ይስጥልኝ።
ትላንት ጠዋት ደውሎልኝ ነበር።
ተደውሎልሽ ነበር?
ሶስት ጊዜ እኔም አልነበርኩም አላነሳሁትም።
እሺ ደንበኛችን ከዚህ በፊት አመልክተው ነበር እኛ ጋር።
በስልክ ቁጥር በዚህ ሳይሆን እሺ
ዜሮ አስራ አምስት ዜሮ ዜሮ አስራ ሰባት አስር
ዜሮ ዘጠኝ አስራ አምስት እሺ ዜሮ ዜሮ እሺ አስራ ሰባት አስር
እሺ ደንበኛችን ላረጋግጥሎት መስመር ይጠብቁ።